ሄሎ ጤና ይስጥልን ጭብጭብ አብሮ ይስጥልን። ትላንትና አዘን ነበር እቃና ሌላ ጊዜ ከሚመጣብን ሰ- ሰዓት ስለዘገየብን ሹፌርን ኮንታክት ማድረግ አልቻለም። እንዴት ነው የምናውቀው?
እሺ በዚህ ስልክ ቁጥር ነው ወደላ ያደረጉት አንዱኛው በዚህ ነው፣ ሌሎች ግን ምስራቅን በሚል አለን። አንድ ቦታ ላይ እሺ።
ስለሆነን ያው ነው። ግን አንዱኛው ይሄ ነው። ሃይማኖት ሀይሚ እሺ አንድ ይመስላል ይጠብቁ እሺ፣ ኮድ ደርሶታል አይደል ደርሶኛል። አዎ።
ወጥቷል የ driver ስልክ ልንገሮት እሺ
ዜሮ ዘጠኝ አስራ ሁለት
እሺ፣ ቆይ ይቀር እሺ ዜሮ ዘጠኝ አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት አርባ ሰባት
ዘጠና
ዘ- አርባ ሰባት ዘጠና ዜሮ ዘጠኝ አስራ ሁለት ሀያ ሰባት አርባ ሰባት ዘጠና እሺ፣ አመሰግናለሁ።
ታመነ እሺ።
ይባላል ሌላ የማንን ያሉ የምስራቅ ነው እ፣ ምስራቃ
የምስራቅም እሱ ነው ይዞት የወጣው በቃ ጋ location ኑን አንድ ላይ ነው የሚሆነው።
እሺ፣ እሺ፣ እሺ፣ ይደውሉልኝ።
አመሰግናለሁ። እሺ እሺ አመሰግናለሁ